ፍቅር ቻው ቻው የኔ መቤት እንግዲህ ቻው ቻው ልሰናበትሽ ዛሬ እስከፋኝ በጣም ስትሄጂ ስለየሽ እንግዲህ ቻው ቻው ተሰናበች ጨከን ይበል ልቤ አይዞህ በያበርች ነገ መንገደኛ የኔ ያለ ተጓዥም ብትሆኝ አይን አይንሽ እንደያው የኔ ሆድ ቁጭ በያትተኝ ዛሬ ነው ያለኝ ቀን የኔ ዓለም ካንቺ መውጋበት እስክለይሽ ድረስ የኔ ሆድ ነግቶ እስክሰናበት የቦሌው ጎዳና ሽር የምንልበት እኔን መልሶኛል አንቺን ሸኝቼበት አንገቴ ስር ገብተሽ ባነባሽ ወንባ ትዝታሽን ጥለሽ ወጣሽ ከአዲስ አበባ ትዝታሽን ጥለሽ ወጣሽ ከአዲስ አበባ ይቅር ይቅር እምባው ይቅር ይቅር ለቅሶ የእኛንስ እህሉ ሐማን ብላይ ካልፈቀደው በልጸና ልቤ እንዲል ጽና ጽናን በል መላቀስ ቀርቶ በሰላም ተስል ወቅቶ መለየት ያሻል ሸኝተው ቻው ቻው የኔ ፍቅር ቻው ቻው የኔ መቤት እንግዲህ ቻው ቻው ልሰናበትሽ ዛሬ እስከፋኝ በጣም ስትሄጂ ስለየሽ እንግዲህ ቻው ቻው ተሰናበች ጨከን ይበል ልቤ አይዞህ በያ በርቺ ነገ መንገደኛ የኔ ዓለም ተጓዥን ብትሆኝ አይን አይንሽ ልየው የኔ ሆድ ቁጭ በያትተኝ ዛሬ ነው ያለኝ ቀን የኔ ዓለም ካንቺ መውጋበት እስክለይሽ ድረስ የኔ ሆድ ነግቶ እስክሰናበት የቦሌው ጎዳና ሽር የምንልበት እኔን መልሶኛል አንቺን ሸኝቼበት አንገቴ ስር ገብተሽ ባነባሽ ወንባ ትዝታሽን ጥለሽ ወጣሽ ከአዲስ አበባ ትዝታሽን ጥለሽ ወጣሽ ከአዲስ አበባ ትዝታሽን ጥለሽ ወጣሽ ከአዲስ አበባ ትዝታሽን ጥለሽ ወጣሽ ከአዲስ አበባ